አናስጠላን
እንዴት ዋላችሁ?
አለን።
ይሰማልማ?
አዎ ይሰማል።
እሺ ሚኒባስ ነገር ይኖራችኋል?
site የለንም።
እም፣ ዶልፊን
አዎ ይኖረናል።
ምን አለ ቶይሌት ያላችሁ?
ሁለት ስንት ሞዴል ነው የፈለገው?
ሁለት ሁለት ሺህ ሁለት ሁለት ሺህ ሁለት ሴሌቲ
ና ሁለት ሺህ አንድም ቢሆን ሁለት ሺህም ቢሆን ችግር የለውም።
እሺ፣ አንዴ ጠብቁኝ። ይደርሽ
እሺ
ሴሌቲ የለንም አባት D4D ነው ያለው
special
ሻርክ የሆነ ሁለት ሻርኮች TikTok ላይ ነበረ።
ናኒ
TikTok ላይ ያየኋቸው ሁለት ኪሎች ነበሩ ሻርክ።
እሱ የተሸጠ ይሆናል ለያዩት
ምን አልሽኝ?
የተሸጠ ይሆናል ለያዩት አባት እሺ እጅሽ ላይ ያለው ሚኒባስን ንገሪኝ። እሺ ሻርክም ቢሆን ንገሪኝ።
ሻርክ አለ ሁለት ሺህ ስምንት ጽድት ያለ
አ ዋጋውስ
ባንክ አንድ ሚሊዮን ዕዳ አለበት።
አ
manual ነው
አ
ቁጥር ልስጦትና ይጠይቁ ዜሮ ዘጠኝ አርባ አራት
እሺ 0944 ዜሮ ዜሮ 00 ሰማንያ ሰባት አስራ አንድ 87 11